hello
አቤት hello፣ አይሰማም?
ይስ- አሁን ይሰማል።
እሺ ንገረኝ። ወርጃ ነበርክ።
እሺ አንድ ተቃራኒ ይዣታለሁ ሰላሳ አራት ዘጠና አምስት እሰራው ነበር። ያው መሸ።
ሰላሳ አራት ዘጠና አምስት አዎ ተቃራኒ ነው። ሌላኛውም ማለት እሺ፣ ሌላ ያስኮንም ንገረኝ።
ሌላኛው ሰላሳ አራት ሀያ ሁለት ሰላሳ አራት ሀያ ሁለት አዎ አልደውልም ነበር ያው ስለመሸ ያው ታውቂያለሽ።
አይ ነው። እሺ፣ አንዴ dispatch ልጠይቅልክ። እሺ አባ
እሺ እሺ እሺ፣ አሜን። ሰላም እደሩ። እሺ
የትኛውን ነው እየሰራ ያለው ጸደቀ?
እህ እህ።
የትኛውን ነው እየሰራ ያለው?
የቦሌውን ይሄ ወደ እንትን የሚሄደውን ወደ ፍሬንድሺፕ የሚሄደውን አንስቼዋለሁ።
እሺ ከሊት እሱን አንስተከዋል። እሺ አዎ አዎ፣ አንስቼዋለሁ። ያው እያወራሁ ነው ያነሳሁት።
እሺ፣ ቆይ አንዴ conversation ተደርጎት
አዎ እንደዚህ ተቀያይመ order ቆየብኝ ብለህ ውጣ፣ ችግር የለውም። እንዳንተ አይነት ነው እኛንም የሚያሳድበው የሆንክ አህያ። መውደሬን ሄሎ ጸደቀ።
አብ- አቤት አቤት ሄሎ ጸደቀ፣ ወዬ ውበት ተወልሃል። እሺ ማን አናደክ ነው ደግሞ እንዲህ የምትሳደበው?
ምን እባክሽ አሁን ዝም ብሎ ከማተነሳ እርድር ቆየብኝ ብሎ ጓጓ ብሎ አልወጣም።
እሺ በቃ ደህና ደር እሺ ደህና ደሩ።